ቤስት ቤት hello
hello ሚኒስትር ቤስት ቤት
ሰላም ነው እናት?
እግዚአብሔር ይመስገን።
እ፣ እንትን withdraw ያደረኩት ብር ምንም እስካሁን አላወጣልኝም።
ስንት ብር ነበር?
እ፣ ሶስት ሺህ ብር፣ ሺህ አምስት እና አንድ ሺህ ብር።
ወዴት ወደ ቴሌ ብር ነበር ያዘዝከው?
አዎ እሺ የቤስት ቤት ቁጥርክ የደወልክበት ነው?
የደወልኩበት።
እሺ አንተ አንተ
እ ማዘር
አንድ ሺህ ብር ሶስት ሺህ አምስት እና ሶስት ሺህ ብር።
አ- አንድ ሺህ አምስት እሺ ወደ ዜሮ ዘጠኝ አስር
ዘጠና ስድስት ሀምሳ ሁለት ሰማንያ ሰባት ሀምሳ ሁለት ሰማንያ ሰባት እሺ አዎ የኡራኤል ሄደሽ ነው? ጠዋት ሄጄ ነው የመጣሁት እኔ በአትያ ወይ
የልጅ እጅ አቀበት ይባላል።
ኧረ ትላንት ዛሬ ስለሆነ ነው። አሁን ይኸው እያ- እያስገባሁኝ እኮ ነው።
ይኸው ገብቷል እሺ ቼክ አድርግ እሺ እናቴ፣ እሺ አመሰግናለሁ። እሺ